hello ወይ ቀንስልን ቤት ላይ ከዚህ በፊት እኮ ሪፖርት አድርጌ ነበረ።
እሺ
ከቻ- ከ CBE ወደ ቻፓ transfer አድርጌ ነበረ።
እሺ ከዛ ከ CBE ላይ ወጥቷል፣ እ ግን እንትን ላይ አልገባልኝም። ቻፓው ላይ ማለት እንትኑ ቤት ቤት ላይ ማለት ነው።
deposit ነው ያደረከው?
አዎ deposit ኡ ነው ያደረኩት።
እሺ ቤት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት ሀያ ሶስት ዜሮ አራት አንድ ሳምንት ሆኗል። ከ- ካሳወቁትም ቆየ።
አንድ ሳምንት ይሆነዋል።
አዎ ካሳወቁት አዎ ስንት ብር ነበር?
ስንሳ ብር
እሺ ትንሽ ጠብቀኝ እንዲል እሺ
deposit text ኡን ቴሌግራም ላይ ልካልን ነበር።
አዎ ልኬ ነበር። አዎ
የ CBE ቁጥርንም ልካልን ነበር።
አዎ የ CBE ም ልኬ ነበረ። የደረሰኝ ወረቀቶም ልኬ ነበረ።
እስቲ ስምህን ንገረኝ ቴሌግራም ላይ።
ስሜ መሀመድ ኑሬ ነው። M dot ኑሬ ማለት ነው።
M dot ኑሬ
ኑሬ እም።
እም። ስለዚህ CBE ይሄ ዜሮ አራት መጨረሻው ነው CBE የምትጠቀምበት።
አዎ
እሺ አሁን አሳውቃለሁ በቃ ለቻፓ።
እሺ sister፣ ትንሽ ልጠብቅ።
አዎ ትንሽ ጠብቀኝ።
እሺ እሺ sister። እሺ